ጤና ይስጥልን በሽት ቤት ቤቲ ነው የምልደው።
ጤና ይስጥልኝ። ሄሎ ሰላም ጤና ይስጥልን በሽት ቤት አዎ፣ ማታ እ፣ ትራንስፈር መክቼ ነበርና አልገባልኝም እስካሁን።
እሺ፣ በዚህ ስልክ ነው።
አዎ፣
ስንት ብር ነው?
ሰላሳ ብር ሰላሳ ሺህ እሺ፣ አንዴ ቼክ ላድርገው። እሺ፣ ጠብቀኝ።
እሺ።
ሄሎ ሄሎ እ፣ ወደ አስራ አምስት ዜሮ አራት ሰባ ስምንት ሀምሳ ዘጠኝ ነው።
አዎ፣ እሺ፣ confirm አድርጌልሃለሁ። ገብቶልሃል። እሺ፣ check አድርገው።
እሺ።
ተደወሉ። እናመሰግናለን። መልካም ቀን።
መልካም